ሰላም ጤና ይስጥልን። ቤት ቤት ቤቲ ነው የምንረዳው።
አብሮ ይስጥልን ቤትዬ።
እሺ።
ከቴሌብር አሁን መቶ ብር አስገብቼ አልገባልኝም።
message ኡን ቴሌግራም ላይ ልካህልናል።
message ኡን አላኩም።
እስኪ message ኡን ላክልኝና check ላድርግልህ። ቴሌግራማችን አለ።
ቁጥሩን ብነግርሽ እንትን አታደርጊ?
አዎ ግን አሁን እየገባህ ስላልሆነ ለቻፓ ነው የምናሳውቀው። ከዛ እነሱ ያስገቡልሃል። or ለሳንቲም ፔይ እንደዛ ነው አዎ።
እያደረግን ያለ ነው።
ሳንቲም እኮ መቶ ብር አስገብቼ በሳንቲም ፔይ ነው ያስገባኸው?
እ?
በሳንቲም ፔይ ነው ያስገባኸው?
ከቴሌብር ከቴሌብር ገባኝ። በሳንቲም ፔይ ነው በቻፓ?
እ፣
የትኛውን በቻፓ አማራጭ ነው የተጠቀምከው?
በቻፓ ቴሌብር በሚለው ስለዚህ እ፣ ቻፓ ከቴሌብር ተቀናሽ የሆነበት message ይገባልሃል አይደል?
አ፣ ገብቷል።
አዎ እሱን message ቴሌግራም ላይ ላክልኝ እና ከቤት ቤት ስልክህ ጋር ለእነሱ ላስተላልፍልህ ያስገቡልሃል።
ከነማን ከምን ጋር ነው ማስተላለፍልሽ?
ከቤት ቤት ስልክ ቁጥርህ ጋር ከ account